Hello.
هلو هلو አቤት ጤና ይስጥልኝ።
ሳምሱም ሰደሕቶን
አማርኛ፣
ሶማሊ ሜ
ሶማልኛ የለም አማርኛ፣
አማርኛ ሙላ ነው
አማርኛ።
ሶማሊ አይም ሶማሌ አልችልም።
ያ ሶማሊ ያ ሶማ አማርኛ ነው አፍክር ሰደ ወልዋይ አይ ታንክ ዩ ታንክ ዩ
እሺ